hello ጤና ይስጥልኝ።
ያው ልኬልሃለሁ ደረሰ አይደለ? አሁን ያው ልካል አሁን አዎ ግባ ነው እስኪ
አብዱል ሰላም የሚለው ነው።
አዎ አብዱል ከሪም
አብዱል ሰላም አብዲ ናስር የሚለው ነው።
አዎ አብዲ ጌት ይላል። አዎ አብዲ ጌት አብዲ Best Bet ነው።
አብዲ አብዲ ጌት ነው የሚል የቴሌ- የቴሌግራሙ ማለት ነው።
አብዲ ቤስት
አብዲ ጌት አዎ አብዲ ጌት አብዲ ቤት ምንድን ነበር ነበር invalid amount ነው የሚል ያው screenshot አንስቼ ልኬልሃለሁ። አየኸው አይደል?
አብዲ ጂዲ ነው አዎ
ጂዲ በሚለው አብዲ GET
ኢ ምና እንደዛ እኮ የለም። አብዲ ኪያው አገኘሁት። በቃ እ sorry አሁን አገኘሁት። አብዲ ጌት አለ አዎ
invalid amount okay። እንትን ነው deposit አድርገህ ነው withdraw ያልከው እንዴ?
ለምን ከጫዎች መቼ ለታ ነው ከትላንት ወዲያ ራሱ ደውዬልህ ነበር አንተ ከሆነ ያናገርከኝ ማለት ነው።
okay ከዛ በኋላ ዝም ብዬ ተውኩት። በቃ በቴሌግራም ላክልኝ ብለህ
እኔ አልሆን- ላልሆን እችላለሁ ግን ብዙ ሰዓት ላይ ላትሆንም ትችላለህ። ሌላም ሰራተኛ ስላለ እንትን አውቃለሁ።
እስኪ አድርግልኝ።
ምን ይሄ ላድርግ?
ልክ Best Bet account ውስጥ ስትገባ login እንዳደረግ ይሄ እም።
ሂሳብ ምናምን የሚያሳየህ ብር የሚያሳይበትን ቦታ ታውቀዋለህ አይደል?
አዎ እንትን balance የሚያሳየው balance ኡን ልላክልህ።
እሱን screenshot አድርግና ላክልኝ።
እሺ እሺ እኔ ደውላለሁ።